ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ የምንረዳው?
ጤና ይስጥልኝ። ያልታረመ ክለብ ነበረኝና እስካሁን አልገባም ውጤት።
ትኬት ቁጥሩን ይንገሩኝ።
እሺ ቁጥሩ ልንገርሽ።
አዎ
onl- online ነው አውጥተው ይደውሉ።
እ፣ ኦንላይን ልንገርሽ።
እሺ አርባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት አርባ ሁለት ዘጠና አንድ እሺ ሰባ
እሺ ሰላሳ ሰባት ዜሮ ዜሮ
አስተላልፍ ይሉታል።
እሺ